hello
ጤና hello ይስጥልኝ።
አብሮ ይስጥልን።
አሁን ደውለውልን ነበረ ለ installation ላይ አዎ ፕሮጀክት።
አዎ
እ፣ የደንበኛውን ስልክ ቁጥር ይነግሩኛል? ይቅርታ።
ይቻላል። ይቻ አ- አንድ ጊዜ- ሁለት ደቂቃ ታገሺ ታገሺ ልንገርሽ።
እሺ
ዜሮ ዘጠኝ ሰላሳ አምስት
ዜሮ ዘጠኝ ሰላሳ አምስት ዜሮ ዘጠኝ ሰላሳ አምስት እሺ
ዜሮ ዘጠኝ ሰላሳ አምስት ሰላሳ ስድስት ስልሳ ስምንት አርባ አንድ ሰላሳ ስድስት ስልሳ ስምንት አርባ አንድ አርባ አንድ እሺ አዎ።
አመሰግናለሁኝ እሺ እኔ እና ጠብቀው።